Hello, ጤና ይስጥልኝ Best Bet ራሄል ነኝ። በኩል ልርዳው? ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
እኔ ምንድን እኔ የምልሽ አቤት ምንድን ነው ቆይ አይከፈትም እንዴ? እኛ እኮ ትኬት በልተን ለምንድን ነው የማይከፈለን?
እ የት shop ነው? shop ላይ ነው ወይስ ኦንላይን ነው?
ሱቅ ላይ ነው እንጂ።
የት shop?
አይ ሻሸመኔ አቦስቶ።
ሻሸመኔ አቦስቶ። እሺ ትኬት አዎ።
አለ ልከህልናል ቴሌግራም ላይ?
ትኬቱማ ዊ ነው፣ ግን ሱቁ ዝግ ነው። ከእስከ ቅዳሜ ጀምሮ ዝግ ነው።
እሺ አንድ አትዝጋው። እሺ መስመር ላይ ጠብቀኝ አንዴ። ሄሎ
ሄሎ
እሺ እየደወልንላቸው ነው። እሺ ትንሽ ጠብቀን።
አይ እሺ